ሰላም ቢጃ
ሰላም ጤና ይስጥልን።
አብሮ ይስጥልን።
የኔ እናት እንትን ማሽን ተበላሽቶብኝ አ- አስመዝግቤ ነበርና እስካሁን አልመጣም።
እሺ ደንበኛችን በዚህ ስልክ ነው አዎ፣ ያስመዘገቡት?
በዚህ ስልክ ላይ የተመዘገበው።
እሺ መስመር ላይ ጠብቁኝ።
እሺ ማሪ።
የቤቱ ስም ምንድን ነው የሚባለው?
ላምባዲና ላምባዲና ጃምቦ ሀውስ።
ያ
እሺ ደንበኛችን ያው ተመዝግቦሎታል ከሶስት ሰዓት በፊት አ፣ እ፣ ይመጣሉ። የጥገና ክፍሎች ምናልባት በወረፋ ከጠዋት ጀምሮ ስንመዘግብ ስለነበረ በወረፋ ነው የሚሆነው እና እስከ በኋላ ይጠብቋቸው። እኔ ደግሞ በድጋሚ አስተላልፌሎታለሁ።
እባክሽን ደግሞ በጣም ብዙ ህዝብ ነው ያለብኝና እባክሽን ተባበል።
እሺ ደንበኛችን ሀሳቦትን እ፣ እየሰሩ እንዳልሆነ እና በቶሎ እንዲመጡ አስተላልፌሎታለሁ። እነሱ በተቻለው ፍጥነት ይደርሳሉ።
እሺ እኔ ማሪ።
ሌላ የምረዳውት ነገር ይኖራል?
አ፣ ሌላ ሀሳብ አስተያየትን አስቀምጣለሁ።
እሺ ስለደወሉ እናመሰግናለን። ሀሳብና አስተያየቴን ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ እኔ እናት ላንቺ መልካም